ሀሎ Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰማንያ አንድ ሰማንያ ስምንት እየደወሉ ነበር።
አቤት አቤት።
ሰማንያ አንድ ሰማንያ ስምንት Flintstone Homes እየደወሉ ነበረ።
ማን?
Okay። አዎ ከ- ከዚህ ተደውሎልት ምናልባት ያው ከዚህ ከ system እያየን ስለሆነ አንደኛ ድምጽ clear አይደለም፣ አይሰማም።
እህ።
ሌላ background ላይ ሌላ ድምጽ አለ እና እየተደባለቀ ይመጣል፣ አይሰማም። ምንድን ነው የምትለኝ?
እ፣ ሰማንያ አንድ ሰማንያ ስምንት ላይ ደውሎ ነበረ።
እኔ አዎ አልደወልኩም።